hello አቤት ሰላም ጤና ይስጥልኝ።
hello አቤት
ለዮና የትምህርት ቤት መዝጊያ ፕሮግራም እሸቱ መለሰን እንደ እንግዳ መጋበዝ ፈልገን ነበረ።
እሺ ደውለሽልኝ ነበር አይደለ? አሁን ከደቂቃዎች በፊት አውርቼሽ ነበር።
አይ እኔ አይደለሁም፣ ምናልባት ሌላ ተማሪ ደውሎ ይሆናል።
እኮ በዚህ ስልክ ተደውሎ ነበር እና OK ትምህርት ተደውሎ ቤቱን ወክላችሁ ነው ወይስ በግላችሁ ነው መጋበዝ የፈለጋችሁት?
እ?
ትምህርት ቤቱን ወክላችሁ ነው ወይስ በግላችሁ ነው መጋበዝ የፈለጋችሁት? ኮሜዲ አይ ትምህርት ቤቱን ወክለን የትምህርት ቤቱ የአስወደኛችን መዝጊያ ፕሮግራም አለ።
እሺ እንደዛ ከሆነ ደብዳቤ አስገቡና ደብዳቤ